ጤና ይስጥልኝ። ቶባኮ የምንወደው
ብር ዶሮ አግቼ ነበር ሊገባልኝ አልቻለም። በተጋጋሚ ሪፖርት ይቻለሁ ምንድን የሚሻለው?
ቴሌግራም ላይ ቋል
አዎ ልክ ያለው በዚህኛው አይደለም።
እሺ ንገረኝ።
ዜሮ ዘጠኝ ሀምሳ አራት እሺ
ስልሳ ሁለት እሺ
ሀምሳ ሁለት አርባ በዚህኛው ቴሌግራም ነው የላኩት።
እሺ በድጋሚ እንደቀላለን።
እሺ